hello ጤና ይስጥልኝ ቺክቺክ
ጤና ይስጥልን።
ሰላም
ሰላም እንትን አሁን order ማድረግ ፈልገን ነበርና okay
ቴሌብር ላይ ቴሌብር account የለንም እና አሁን መክፈል የፈለገ ነው በ chip ወደ chip ተቀይረው ወደ ቺፕስ የተቀየረው ነው እና like አሁን ከንግድ ባንክ እንዴት ነው ወደ ወደ ቺፕ መቀየር የሚቻለው?
ወደ ዋሌቱ ማስገባት የሚቻለው አ ኦኬ እሺ አንድ አንድ ልደውሎት እሺ ከአፕሊኬሽኑ ላይ ስቴፑን አይቼ ልደውሎት እሺ እና እንትን ነው ይሄ ቲቢ የሚል አለው በእርግጥ ግን እሱ ቲቢ ዋሌት ነው መሰለኝ።
አዎ ሲቢ ዋሌት አዎ ሲቢ ዋሌት ዋሌት ደግሞ ነው የለንም እኛ።
ስለዚህ አሁን እርስዎ ወደ ቺፕ ቺፕ አስገብተው በዋሌት ነው መክፈል የፈለጉት በቺፕ ቺፕ አ ዋሌት በራሱ በቺፕ ነው የፈለኩት እና እንዴት ነው የማደርገው?
በቃ እሺ እደውልዎታለሁ እሺ አንዴ ይጠብቁኝ እሺ እሺ እሺ እሺ